hello ሰላም ጤና ይስጥልኝ ኢትዮጵያ እሺ ምን ነበር?
ከዛ ትእዛዙ ወጥቷል ብሎኝ ነበር። አሁን ልጁ ጋር ደግሞ ስደውልለት እኔ ይዤ አልወጣሁም ማለት ነው።
okay፣ አሁን ቁጥሬ ስልክ ቁጥሬ የሰጠሁት ነው።
አዎ አዎ አዎ okay፣ ይቅርታ በጣም እና ለሰኞ ላድርግልዎት። ሰኞ መረከብ ይችላሉ?
ሰኞ ነገ አይሆንም፣ ነገ በዓል ስለሆነ ስራ አይገባም።
ለዚህ ሰኞ አዎ ለሰኞ ነው ከሰኞ የሚሆነው።
ግን አይዘልም አይደል?
አይዘልም። ዘኝ- ሰኞ ይወጣሉታል። የት ነበር location?
እ?
location ኑ የት ነበር የሚመጣሉት?
ቤት አለ ፖስታ ቤት አለ አይደለ?
አዎ እሺ፣ እዛ ጋር በቃ ሰኞ ይመጣሉታል።
እሺ እሺ እሺ አመሰግናለሁ።
እሺ